hello hello ይሰማል?
hello ይሰማል። ማለ- ማነሽ?
ሰላም ነኝ።
እሺ ሀሴት ትኖራለች?
ሀሴት አዋለች። ምን ነው እሺ ዜሮ አራት ሰባ ሶስት ትእዛዙ ነው አስተካክዬልኝ ብዬሽ ነበረ በይልኝ።
ዜሮ አራት
ሰባ ሶስት ሰባ ሶስት እሺ on time ነው?
አረ PIN ኡ የሚስተካከል ነበር ዜ- እሺ እሺ check ይደረግልሃል። ነግረሃት ነበር?
ነግሬያታለሁ። አዎ አስተካክላለሁ ብላ በዛው ጠፋች እኮ።
እሺ እሺ ትእዛዙ እሺ። ትእዛዙ ነግሮሽ ነበራ?